deposit ሳረግ አየር ላይ እየቀረብኝ አቃተኝ።
አየር ላይ ቀረ- የቀረብኝ ማለት
deposit ሳረግ account አይገባልኝ።
ይቀንሰዋል።
እ? አዎ ከ account ቀንሷል።
ተቀንሶበት?
አዎ message ኡን ቴሌግራም ላይ ላክልኝና ከ account ተቀናሽ ሆነበትን
አሁን ከምን ቀና- ያስገባኸው ከቴሌብር ላይ ነው ያስገባሁት የቴሌ ብር ስልክና የቤት ቤት ስልክ አድርገህ ቴሌግራም ላይ ላክልኝ message ኡ።
message ኡን።
አዎ
እሺ። ትናንትናም እንደዚህ ሆኖብኛል። የትናንትናው እንዳለችዋል ሆኖ ይገባል አዎ፣ ብዬ ግን ነበረ።
message ኡ ያስፈልገኛል የሁለቱም
አየ- ለላሳውቅልህ በዚሁ ስልክ አየር ላይ አታይልኝም? አሁን
እኮ አየር ላይ ባይልህ ካልገባ ለእነሱ ልኬልህ እነሱ ናቸው የሚያስገቡልህ።
በቃ የዛሬውን ብልክልሽ ላ- የትናንትናውንም ታይ- ማየት ይቻላል በዚሁ ማየት እችላለሁ እኮ ግን ማስገባት አልችልም። message ኡ ያስፈልገኛል ነው።
እኮ እሱን ልክልሻለሁ።
ይቻላል ላክ